ሄሎ ሄሎ ዝናቡ ወይ ወይ እንትን እንዴት እኮ እምቢ አለኝ። offline ይላል እንደ ቅድሙ ነው
ክፍት ነው ግን ምን ሆነ መሰለሽ ቀደም ስቀይሬው እ ሁለቱም ጋር ጠቆረ። game ኡ ልክ ስከፍቺው ሁለቱም ጋር ጥቁር ሆነ።
okay display ን ሲቀየር ነው እንደዚህ ነው display ን ስቀይረው እንደዛ ሆነ። መጀመሪያ እንደውም እየሰራ ነበር።
ኦ እኮ አሁን ግን?
እሺ ኮምፒውተሩም ጋር ጠቆረ፣ the display ም ጠቆረ ጥቁር ሆነ። game ኡን ድምፁ አለ ግን game ኡ በቃ ምስሉ አይመጣም።
okay እስቲ restart አደረገው አሁን አረኩታ አጥፍቼው እንትን ዲስኩንም ከፈትኩልሽ።
ኤሌክትሪክ ከፈትከው አዎ ግን አይመጣም እኛ ጋር ለምንድን ነው አረንጓዴ ነው ይሄ ዲስኩ። ኔ- ኔትወርክ እንዳልሽ ኔትወርክ እዚህ ያለ በጣም የፈጠነልኝ ነው ስሰራው።
ኦ ግን ከምን አንጻር ሊሆን ይችላል ታዲያ ኔትወርክ ካልሆነ ልክ እኛ connect ልናደርግበት ስንል offline ይላል ይመልሰዋል ድጋሚ
እስቲ አሁን ሞክሪልኝ። ምናልባት እስቲ እዛው ነኝ እኔ።
ቆይ እያዘዝኩት ነው
አሁን አሁን መጣ።
መጣ እስኪ yeah፣ አዎ እስኪ አስር ተበላው ነው ብያለሁ። እንትን አሁን display ኡን ነቅዬዋለሁ።
እም?
display ኡን ነቅዬዋለሁ። አሁን ኮምፒውተሩ ብቻ ነው።
እኮ አዎ ግን የቲቪውን ለማስተካከል ግን አይመቸንም ቲቪውን ልሰካው አሁን አዎ ይችላል?
እዚህ አስራ ሁለት ሰማንያ ነው አዎ እስኪ ሰካውማ ስለጠቆረብሽ ብዬ እኮ ነው። ቅድም ሁለቱም እንትን አለ።
I think display ሲቀየር መሰለኝ እንደዚህ ነው እስኪ ሰካው እንየው አ- አሁን ሰካሁት። ሁለቱም ጋር ተመሳሳይ ነው።
እስቲ
ተመሳሳይ ነው ነው display ላይ ምናልባት duplicate ከሆነ
okay አዎ እሱም አለ እስቲ
okay የኔ ጋር stuck አደረገ
ተመሳሳይ ነው ግን አሁን ሁለቱም ጋር ኦኬ እንደዛ ከሆነ ዱፕሊኬት ሆኖ ነው የሚሆነው አዎ ወጠረ መቶ ገባ ቆይማ አንዴሽ
እሺ
duplicate ሆኗል አ አዎ ተመሳሳይ ነው። አሁን አዎ አዎ extend ማድረግ ነው ችግር የለም እ?
yeah extend ማድረግ ትችላለህ። እኔ እስከ መንካት ስለማልችል እስከዛ ንካው።
እክ- እየቆጠረ ነው እኛ ጋር ዲስኩ። extend አድርገው።
እም፣ duplicate አዎ duplicate ላይ ነው። እሺ extend አረኩት።
ከዛ ሁለቱም ይታያል።
keep change አድርገዋል።
እ? አዎ keep change። አዎ አዎ።
እሺ አረከው። አሁን አሁን የተለያየ ነው። አሁን ምን ሆነ መሰለሽ እሺ
የኮምፒውተሩ ወደ ላይ ሄዶ display ኡ ደግሞ ወደታች ወርዷል፣ ተቀያይሯል።
okay። እስኪ
አሁን አንቺ ብታንቀሳቀሽው ቲቪው ላይ ነው የሚሆነው ማለት ነው።
okay ነው።
አዎ፣ አሁን ቲቪው ላይ ሆነ።
እሺ የኔ stuck አደረገ። link ስለተነካካ መሰለኝ እንደ- እንደ- ድጋሚ ቆይ ልግባበት።
እሺ እንግዲህ ምን እንዲስኮ ወጥሽ ልቀቢ እ? አዎ አዎ እንትን አለ ስታክ ደረቀ። እዛ ሆነ ሲቀያየር የሆነ ቼንጅ ሲደረግ መሰለኝ እንደዛ የሚሆነው ከዛ ስነካካ አዎ፣ አሁን አንቺ የምታንቀሳቀሽው ኮምፒውተሩ ሳይሆን ላይ ቲቪው ላይ የሆነ መጣ።
ይሄ አዎ። ግን እስቲል መንካት አልቻልኩም። በቃ እንደ አዲስ ይግባ ነው እንደልኩን እሻለዋለሁ።
እም፣ አጥፍቼ ላብረ ወይ ሪስታርት ላድርገው አዎ፣ እኔ ኮምፒውተሩ?
እንደ አዲስ ልግባ። ትቶ እሺ።
አንተ ችግር የለውም።
እሺ እሺ እሺ